ከምትነስችት
ሰላም ሰላም።
ሽንኩርት ፈልጌ ነበረ።
እሺ order ለማድረግ ነው።
አዎ።
እሺ ቺፕቺፕ የሚለውን application አውርዶታል።
አይ አላወረድኩት። በሱ በአፕሊኬሽኑ ብትሰሩ ማዘዝ የሚችሉት በ application ኡ ነው።
መጥቼስ የለም መጥ መጥቼ አይ ለመገበያየት እንደዛ እንደዛ እንኳን አ፣ እንትን አንልም። እንደዛ አይደለም የምንሸጠው።
አዎ application ኡ ቺፕቺፕ የሚለውን እ፣ Play Store ላውርደው።
ላይ- አዎ Play Store ላይ ያውርዱትና እ፣ እም፣ ከእርሶ ጋር የሚያዝ ደግሞ በ group ስለሆነ ሌላ አለ ሰው ያስፈልጎታል።
አለ።
እሺ እነ ስንት እነሱ ቀን ነው የሚፈጀው?
በሀያ አራት ሰዓት ውስጥ ይደርሳል እርስዎ ጋር።
ይደርሳል?
ዛሬ ያዘው ለነገ ማለት ነው።
delivery አለ?
አዎ delivery free ነው።
እሺ እሺ። እስከፈለኩት ገደብ ይቻላል።
ይችላሉ ይችላሉ። መጀመሪያ ቺፕቺፕ የሚለውን ላውርደው።
ያውርዱት። ከዛ እ፣ ይሄ birth date ምናምን የእርስዎን ይጠይቆታል። እሱን አዎ።
ከሞሉ በኋላ ከነ price ኡ ያመጣልዎታል product ኦቹን።
እሺ እዛ ላይ የፈለጉትን አይነት ማዘዝ ይችላሉ በ group ማለት ነው።
እሺ።
እሺ እሺ መልካም አመሰግናለሁ።
አሜን።